ጤና ይስጥልኝ። ሁለት ወር ተባኩ ነው ጤና ይስጥልን። በቴሌ ብር deposit ለማድረግ ሞክሬ ነበር አራት ሺህ አልመጣም ግን
ከቴሌ ብር ላይ ቆርጧል።
አዎ ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
አልመጣም።
አይ text ካልመጣ ምንም ማድረግ አንችልም። ቴሌ ብር ደውለው ያስልኩ።
እህ የተ- የቀረው message ነው።
ከቴሌ ብር የተላከሉትን message ይላኩልን በቴሌግራም እሺ እሺ